Hello hello ሰላም ነው። እንትን withdraw ሳደርግ ቀረብኝና ደውዬላችሁ ነበረ። ከዛን በቴሌግራም ላክ ምናምን ምናምን ብላኝ ነበረ። ልኬላት መልሰን እንደውላለን ብላኝ ነበረ። እስካሁን አልደወለችልኝ፣ ቆየ በጣም
መልሰን እንደውላለን ነው እናሳውቆታለን ነው እዛው ቴሌግራም ላይ እናሳውቆታለን። እንደውላለን ቴሌግራም ላይ ዛሬ ነው የላኩልን አዎ
ስናገኝ እዛው ላይ ስለምናሳውቆት በትዕግስት ይጠብቁን ደንበኛችን። መልስ ስናገኝ ግን እናሳውቆታለን እዛው ቴሌግራም ላይ።
እሺ እሺ፣ በሌላ ቴሌግራም ነው የላኩልሽ። ችግር የለውም አይደል?
ችግር የለውም። ስልኮትን ብቻ የራሶትን ይላኩ። ስፖርት የሚጠቀሙበት Okay okay። ስልኩንም በአንድ ላይ attach ላርግ።
አዎ።
እሺ እሺ፣ አመሰግናለሁ።
እሺ